hello አቤት ነው የምርጣት
እና በዚህ በጫፋ አንድ ሺህ ብር withdraw የተባለ ነበር ወደ ቴሌብር
ከምን ላይ ነው
ከዊን
የቴሌብር ስልክ ቁጥር አሁን የደወሉበት ነው አዎ አዎ
ስንት ብር
እ?
ስንት ብር ነው አንድ ሺህ ብር
ስንት ስንት አንድ ሺህ ብር withdraw የተባለ ወደ መቼ ነው ይስጡ ያሉት መቼ ነው ይስጡ የጠየቁት
መቼ ጠየቁት መቼ ነው ይስጡ የጠየቁት withdraw ትናንት እ, ማታ ላይ ነው እና withdraw ተብሎ ነበር transaction ስንት ነው መቶ ሀምሳ ብር የሚሆን
ትናንትና ነው ይስጡ የተጠየቀው
ትናንት
እሺ ከዊንዊን approve ያስደረጉ እሺ እኛ ጋር የደረሰ የለም
ገብቷል እኮ ስምንት መቶ ስልሳ ብር እኮ withdraw አልመቷል
እኮ ስምንት መቶ ሀምሳ እና አምስት መቶ አርባ ስድስት ብር ብቻ ነው የመጣ ወደኛ እሱም ገብቶሎታል ሌላ ተጨማሪ ካለ ግን እነሱን approve ያስደርጉ hello
አልሰማሽም የምልሽ
እሺ ምን አሉኝ
እ withdraw አንድ ሺህ ብር ጠይቀው ነው አይደለም withdraw- withdraw አንድ ሺህ ብር ጠይቄ ስምንት መቶ ሀምሳ ብር ነው የገባው
አምስት መቶ አርባ ስድስት ብርም ገቢ ተደርጎሎታል
no withdraw መቼ
በአስራ በ- okay አዎ አዎ እሺ ስምንት መቶ ሀምሳ ብር ብቻ ነው ከእነሱ approve ተደርጎ የመጣው እሺ
okay አ፣ እናንተ ጋር cost የሚቆረጥ የለም
እኛ ጋራ ስምንት መቶ ሀምሳ ሙሉ ሁለት መቶ ሀምሳ አይቆረጥም እ? አይ መቶ ሀምሳ አይቆረጥማ
ስምንት መቶ ሀምሳ ብር ነው withdraw የጠየቁት እሱን የገባው እሺ ሌላ የቀረ ካለ ግን ዊን ዊንን ደውለው ነው እሺ የሚጠይቁት